ሄሎ
አዲስ ሰላም ናችሁ?
ሰላም ጤና ይስጥልን። ቤት ፊት
አዎ፣ ሰላም ናት።
ሚውት አድርገህ እ ምን አልከኝ?
ትንሽ ብርብር አለ።
እ
ትንሽ እ ያ- ድሮ ብር ያደርገው ጀመረ። አሁን ገና አልመጣም። በፊት እንጂ እሺ ስንት ብር ነው?
ሰዓት መጥፋት ነው።
እ ስንት አሉኝ?
ሰዓት ሸ- ሸ- ሸ-
ድምጽ ይቆራረጣል። አራት ሺህ ነው
መ- ሶስት ሺህ- እ
ሶስት ሺህ እሺ መቼ ነበር ያደረጉት?
አሁን ሰዓት ደረሰ ባስ- ቤት እ
ደረሰ ባስ ሶስት ሰዓት ላይ ሶስት ሺህ ድሮ እሺ።
አሁን ይመጣል።
እሺ ቼክ ላድርግሎት። ቤት ቤት ቁጥሮ ይሄ ነዋ።
አሜን። ቁጥር ሽባም ጋር አውቅ ለቁጥር የወጣ ወይ ያ- ያ ኮሮ እ ቤት ቤት ቁጥሮ በ voucher ነው ያደረጉት። ድምጽ ይቆራረጣል። ሶስት ሺህ ብሩን በ voucher ነው ያደረጉት። በአካባቢው ቤት ቤት ሱቅ አለ እንዴ? hello ቤት ቤት ሱቅ አለ ሱቅ አለ እንዴ? የእኛ shop ካለ እዛ ሄደው ብሩን መውሰድ ይችላሉ። ወይ ደግሞ ወደ account ኡ እ እ የለም። እሺ ቴሌግራም ቁጥሩ- ይጠቀማሉ። ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት የቴሌግራም ቁጥራችን ልንገሩትና እዛ ላይ ልላክሎት። ሄሎ ድምፅ ምንም አይሰማም፣ ይቆራረጣል።
ቁጥሩ